ጤና ይስጥልኝ ቴሽ የበራ መርጃ ማዕከል በኩል ልርዳው።
እሺ አብሮ ይስጥልን። የዱባይ ቪዛ ፈልጋለሁ።
ቪዛ አሁን ላልተወሰነ ጊዜ ቆይ እ- ተቋርጧል።
ተቋርጧል።
አዎ
ማግኘት አንችልም ማለት ነው።
አ- በማስያዣ የሚሰራው ጋር አለ። እኛ ጋር ማስያዣ ስለማንጠይቅ አሁን ላልተወሰነ ጊዜ አቁመናል።
በስንት ነው ዋጋው ግን?
የሁለት ወሩ ሰላሳ ሺህ ነበረ የሚሰራው።
እና ምን ያህል ቆይቼ ልደውል ታዲያ?
maybe በአንድ ሳምንት በኋላ ል- ልጀምር እንችላለን። እንደዛ ነው ያለው information እስካሁን። እስከ ቀጣይ ሳምንት ውስጥ እንጀምራለን የሚል ነው።
ትኬቱ ከእናንተ ይኖራል እንዴ?
አዎ ትኬትም አለ እኛ ጋር።
ከሳምንት በኋላ ቪዛውን ስንጀምር እንደውልሎት።
እሺ በቃ እሺ ማን ልበል ስሞትን?
እስማኤል ተማም።
እስማኤል።
አዎ እሺ ልክ ስንጀምር እንደውልሎታለን።
እሺ እሺ እናመሰግናለን ስለደወሉ። መልካም ቀን።